Hello ጤና ይስጥልን ቢዜ ኢትዮጵያ።
አዎ፣ አቤት።
ቅድም ደውለው ነበር እሺ፣
እ እያስመዘገቡኝ On Time የሚባል ድርጅት እ አስመዝግቤ ነበር አልመጡልኝም ያሉኝ ነበር።
አዎ፣ አዎ።
ተቆጣጠር።
እሺ፣ አዎ system ኡ ላይ እንደማይም ተመዝግቦሎታል። ግን እኔ update አድርጌ ድጋሜ ላስተላልፍሎት ካልመጡ የጥገና ባለሙያዎች እስካሁን እስካሁን ይኸውልሽ የድራፍት እየሸጡ አይደለም ሰዎቹ። እሺ፣ ይሄ አይነት እንዳታስብሽ። እሺ፣ እስካሁን አልመጡም። ድጋሚ አስተላልፊልኝ ወይ?
አዎ ድጋሜ update አድርጌ አስተላልፍሎታለሁ።
እሺ፣ እሺ፣
እሺ፣ ደህና እሺ።
ናቸው።